Hello, Hasisi.
Hello ወይ ሀሴት ነኝ።
እንትን ትናንትና training ወስጄ ነበር ዛሬ መመዝገብ እችላለሁ እንዴ?
ተሜ ትላንትና training ወስዷል። ተሜ ትላንትና training ወስዷል። ዛሬ ልመዝገብ እያለ ነው። ትችላለህ።
እስከ ስንት ሰዓት አላችሁ? ያው ሰባት ስምንት ሰዓት መጣ አላችሁ።
አዎ ለመመዝገብ አዎ ትችላለህ።
እሺ ያው ስምንት ደረ ሰዓት አካባቢ ነው። ከም- እሺ ያው ደረሰኞችንና ያው ፎቶኮፒ ምናምን ሁሉ ነገር ይዤ መምጣት አለብኝ።
አዎ በቃ እንደተነገረህ አድርገህ አምጣ።
እሺ እሺ እሺ ቻው።